ጤና ይስጥልኝ ተክለ ሃይማኖት ጠቅላላ ሆስፒታል
ጤና ይስጥልኝ።
አብሮ ይስጠን።
ከአሪፍ ፔ ነው እየደወልኩ ያለሁት። ሰላም እባላለሁ።
ከየት ከአሪፍ ፔ
አርስፒ ሆታ አለ
አይ ከአሪፍ ፔ ነው እየደወልኩ ያለሁት። POS ማሽኑን እየተጠቀሙ እ ያለንበት okay
ያጋጠሙት ችግር ካለ ለመጠየቅ ነው።
እኛ supervisor ኦች ነን። እንትኖች ናቸው cashier ዎች ናቸው የሚጠቀሙት። እነሱን ላገናኘሽ፣
እሺ፣ ግን ተመያዝ- busy ናቸው በጣም እ፣
እሺ ወይም ደግሞ ምንም አይነት ችግር ካጋጠሙት ወደ ዘጠና ሶስት እንደውልልሻለን። እሺ እሺ እሺ አመሰግናለሁ። መልካም ቀን።
ምንም አይደለም።